hello hello hello
Oye, hello
oye,
አቤት እንኳን ወደ ሻሸመኔ ከተማ ነጻ ስልክ ጥሪ ማዕከል በደህና መጡ።
አማርኛ አችልም በእናትህ።
እንደ እንዴቱ
ይሄ አማርኛ እንደገ አይሰማም አማርኛ።
እሺ በገ ነገ ገረ ቢልቢለ ቶላ መጋላ ሻሸመኔ ዱፍቴ ማሲ ገርጋሩ
እናመሰግናለሁ።
እሺ ማሲ ገርጋራ አርቲያ ማሲ ገርጋሩ